ለአንስጠለን ዋሽንግተን ህክምና ማዕከል Hello፣ እንዴት ዋላችሁ?
እግዚአብሔር ይመስገን።
አለን ይመስገን። እንትን ከአቢሲኒያ ባንክ ነበረ credit እናንተ ጋር እንጠቀማለን እና እም፣ ሌላ ቦታ ሄጄ ተበላሸብን አሉኝ እና CT scan አላችሁ እንዴ እናንተ ጋር አለ ነው ይሰራል? አሁን ልምጣ?
አለ ይችላሉ።
በጣም ጥሩ። እንትን የግድ የህክምና ወረቀት ነው refer ኡን ይዤ ልምጣ? መታወቂያ ይዣለሁ። እቺ መ- ማዘዣን የባንኩ ማተም የግድ ነው
እሱ አዎ ያስፈልጋል። እና ማዘዣ አለ ካለ ማ- የእንትኑ ማዘዣ አለኝ። አዎ።
ማዘዣውንም ይዛችሁናል።
ማዘዣ ከ- የተጻፈውን አዎ በጣም ጥሩ በቃ ይኸኛው እንትን ልበልና እስኪ እንግዲህ ፕሮሰስ ላይ ነው ላስልክ። እስኪ እንግዲህ በራይድ እምቢ ልኩልኝ እናንተ ጋር ፕሮሰስ እያደረኩ ጠብቅ መጣሁ። እሺ፣ እሺ፣ እሺ።